ጤና ይስጥልኝ ሁሉ ስፖርት ነው የምንወደው።
አብሮ ይስጥልን። ኦንላይን ከፍቼ ነበር በዚህ ሲም እሺ
እና ከ CBE ብር ወደዚህ ጋር አልመጣ እንትን አልቀበልኛል። አሁን
ከ CBE ብር ወደ ምን?
ወደ ሁሉ ስፖርት እየላኩ ስጠቀምበት ነበረ።
እሺ ጠዋትም ልኬ ተጠቅሜበታለሁ። አሁን ግን አልቀበልም አለ። not supported ነው የሚል request።
refresh አድርገው የሞከሩት ስልኩን
ስልኩን አ ወይ ስልኮትን ወይ ደግሞ account ኦትን login log out አድርገው የሞከሩት
እሺ